ጤና ይስጥልኝ ስፖርት ነው እባክዎ ምንለብደው አሁን አውርቼሽ ነበር እናቴ እሺ
transaction ኑን አይተህ ላኪ ምናምን ያልሽኝ ማለት ነው አይከፍትም እኮ transaction ኑ ለምንድን ነው logout login አድርገው ይሞክሩትና ይከፍትልዎታል
እሺ መልካም እሺ ባንክ transaction የሚለው ውስጥ ነው የሚገቡት
received መሰለኝ መሆን ያለበት አይደል ባንክ ወደ transaction የሚለው ቴሌብር ውስጥ ነው ይግቡ ያስገባት እ እ transaction history ውስጥ ገብተው ባንክ transaction የሚለውን ይጫኑት
እሺ መልካም እሺ